ਪੁਰਾਣੇ ਹੈਗਾ ሄሎ ደንበኛችን አይሰማም?
ሄሎ ይሰማሻል? እንዴት ነሽ?
ሰላም ነው ደንበኛችን?
ደህና ነኝ። አሁን የካናዳ ነው። አሁን እኔ ሄዴክ ሆኖብኛል። ሰሚት ካረኩ በኋላ አሁን አራተኛ ሳምንቴ ነው። እንግዲህ ሰኞ ሲመጣ በሀያ አራት ሳምንቴ ነው።
እህ GCKey account ኡን ነው
hello
አቤት ደንበኛችን ምን አለው?
ይሰማሻል?
ይሰማኛል።
አራት ሳምንቴ ነው አሁን submit ካረኩኝ። አሁን አሁን ሳስባቸው እንደ አፍሪካ የሆነ system የተሸከሙ ይመስለኛል።
biometrics ነው ደንበኛችን።
ሂስትሪ ነበረኝ በፊት እና አሁን እሱን እንትን ካለኝ አሁን ውስጥ አራት ሳምንት ሆኖኛል። እንዴት ነው ታዲያ አሁን እሱ ማድረግ የምችለው?
ባዮሜትሪክስ ነው
ነበረኝ እሱ አለኝ ፊት
አሻራ ሰጥተው ነው ደንበኛችን።
አሁን ደደብ ይሰማሻል? አሁን ሰጥቻለሁ ተባልሽ ጊዜ እንደማች